ጤና ይስጥልኝ። አሪፍ ቢል እዴት ነኝ? እባክዎ ምን ልርዳዎ?
አድቫንስ ሎተሪ እጣው ለምን አይደርሰንም?
ይቅርታ አይሰማም ደንበኛችን።
የአድማስ ሎተሪ እጣ ለቆረጡ ለምን መልሶ አይደርስም?
ይቅርታ ተሳስተዋል። እኛ አሪፍ ቢዎች ነን። ምናልባት ሌላ እ ስልክ ይሞክሩ።
እዛ ላይ እኮ ይሄ ነው ያለ።
እስኪ ደንበኛችን መስመር ላይ ጠብቁን። ይቅርታ ደንበኛችን መስመር ላይ ኖት?
አዎ ይቅርታ ስላስጠበቅኩዎት። እ ከሎተሪ ጋር በተገናኘ ምንም አዎ።
አይነት ዌብሳይታችን ላይ የለም። እስኪ ምናልባት እም።
ሌላ ቁጥር ሌላ ቁጥር ይሞክሩ።
እሺ
እሺ፣ መልካም ቀን፣ መልካም ምሽት።
እሺ አመሰግናለሁ።